Hello ጤና ይስጥልኝ ኦክሽን ኢትዮጵያ እባክዎን ልርዳዎ?
ጤና ይስጥልኝ አንድ ጥያቄ ነበረኝ። አንድ ተጫራች ብቻ ከሆነ ማሸነፍ ይችላል እንዴ?
እንደ የእንትኑ ይለያያል። ምናልባት ዋጋው በጣም ካነሰና እንትን ከተባለ ሊቀየር ይችላል። ባለቤት አንድ የሆነ አልጋ ይቺ ነበረ የ- okay አሀ ድንገት እኮ የሆነ ምንድን ነው አንዳንዴ የሆነ minimum bidder ተብሎ የሆነ three ምናምን ሶስት መሆን አለበት የሚሉት ነገር አለ። እንደዛ ከሆነ ብዬ
አዎ ምና- አይታወቅም እንትን ሊባልም ሊሰረዝም ሊሆንም ይችላል።
ም፣ okay እሺ። ስለዚህ በኦንላይን መጨረስ እችላለሁ አይደለ? በቴሌ ብር እንትን አድርጌ አዎ አዎ ይቻላል።
እ፣ bid security ውን አስይዤ በዛ already ምንም መምጣት አይጠበቅብኝም።
አዎ እዛው ላይ መጨረስ ይችላል።
Okay እሺ። በዛም follow ማድረግ እችላለሁ ይመስለኛል።
አዎ አዎ Okay thank you እሺ እሺ መልካም ቀን።